ሰላም ጤና ይስጥልኝ።
ሰላም withdraw ነበረ በ SantimPay ማለት ነው እሺ እና አልገባም። ትንሽ መቼ ዘገየ።
ነበረ?
ዛሬ ነው ተዋወቀ።
እሺ ስንት ብር ነው?
እ ሁለት transaction አስራ አምስት አስራ አምስት ሺህ ማለት ነው እሺ ስልክህን ንገረኝ።
አስራ ሶስት አርባ አንድ ዜሮ ዘጠኝ አስራ ሶስት አርባ አንድ እሺ ዜሮ ሰባት ዜሮ ሰባት
ገብቷል አሁን። እሺ
እሺ እሺ እሺ ታንክ መልካም ቀን እሺ።
እሺ አመሰግናለሁ።